Hello ጤና ይስጥልኝ ግስት ቤት ራሄል ነኝ። ባኮ ምን ልርዳው?
እናት ተመሩ የአስራ ሶስት ቀን ብር ቆርጦብኝ ነበር ያልተመለስልኝም እስካሁን
Withdraw ነው።
አ
እሺ የቤት ቤት ቁጥርህን ንገረኝና check አደርግልሃለሁ።
ዜሮ ዘጠኝ
እሺ አንዴ ጠብቀኛለህ። ቅርታ እሺ ዜሮ ዘጠኝ
ሰባ ስድስት ሀያ
ሰባ ስድስት ሀያ
ሀምሳ ሰባት ዜሮ ዘጠኝ ሃምሳ ሰባት ዜሮ ዘጠኝ ስንት ብር ነው?
ሁለት ሺህ ብር እሺ መቼ ነበር